አፈጣጠር ውብናት ሀገሬም የኢትዮጵያ ቀጭን ፈታኝ መቤት በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ ልብስህን ያገሬ ሰው ጃኖህን ያገሬ ሰው ልብስህን ያገሬ ሰው ያምራል ኮርተህ ልበሰው በራያ ቀሚስ በጃኖሽ በቀጭን ኩታ በሻሽሽ በድር ያምባርሽ በእግርሽ አልቦ ይታይ ሰውነትሽ ተውቦ አቤት አቤት አቤት አቤት ሸማ ነጠላውን ለብሰው ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና አደጋ ነው። አቤት ደም ግባት ቁንጅና አፈጣጠር ውብናት ሀገሬም የኢትዮጵያ ቀጭን ፈታ መቤት በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ በምዬ ማርያም ባዛኝቱ ኑሬልኝ እናት አለሚቱ ልብስህን ያገሬ ሰው ኩታህን ያገሬ ሰው ጃኖህን ያገሬ ሰው ያምራል ኮርተህ ልበሰው ሽጌው ኩታህን ልበስና በቀዩ ጃኖ ተውበህና አውዳመት ይሁን ከተማው እጅ በነጩን ልበሰው አቤት አቤት አቤት አቤት አቤት አቤት ውበት አቤት ውበቷ ይሁልኝ ወርቁን ከአንገቷ ያብረቀርቃል ደረቷ እጇ ላይ ያለው ብር አምባር እዩልኝማ ሲያምር አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት ውበት አቤት አቤት ውበት አቤት አቤት አቤት አቤት አቤት አቤት አቤት አቤት አቤት ውበት አቤት ውበቱ ወርቁ ተጥሎበት ከአንገቱ ያብረቀርቃል ደረቱ በጆሮው ያንደረ